ለቤኪ እኮ ነግሬዋለሁ አውርተን የለ ወይ እና ያው ስራ ነው የሚፈልገው ነው አለች። refund ኡን በይው እኮ ይዘች የሴትዮዋን ሚዜናለች።
አሎ Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕችፕ ነው የምደውልዎት።
Okay ችፕ ችፕ አዎ እ game ተጫውተው የእሱ ጥቅል አሸንፈው ነበር።
አሸንፍ ያለው ትናንትና አዎ እና gift ኡን ለመስጠት location check እያደረግን ነበር። የሰው location ኡ
እ፣ አዎ ይሄን እኔ ነኝ። አዎ በዚህ ስልክ ነው እንትን ያልኩት ያሸንፍ እና እሺ
ምንድን ነው በ account ምናምን ልናስገባላችሁ ግን ምናምን ነው ያሉኝ።
እኮ እርስዎ ያሉት እሺ የት ነው?
እኔ ያለሁትኝ ወልዲያ ነው። አሁን ወልዲያ ለስራ ላው ለስራ ምናምን ምክንያት ግቢ ነኝ ያለሁት እና እዛ ውጪ ከ family ወጥቼ ማለት ነው።
Okay እሺ በቃ እና- ግን መልሰን ደውልሎት
ማለት እዛ ያለ ሰው ትናንት አናግረውኝ ነበረ እሺ
እና በምንድን ነው በ account ብሩን ካ- ታስገባል ታስገባለች አለ ምናምን አልኩትኝ። ችፕ ችፕ እሺ እኮ እሱን check ለማድረግ ነው መልሼ እንደውሎት ያልኩት መልሰን እንደውላለን
እሺ እሺ እሺ እናመሰግናለን መልካም ቀን